ትዝታሽን አልቻልኩም አልቻልኩም ናፍቆትሽን አልቻልኩም ከህመምሽን አልዳንኩም አይ ገና አላገገምኩም አይ ትዝታሽን አልቻልኩም አልቻልኩም ናፍቆትሽን አልቻልኩም ከህመሜ ምን አልዳንኩም አይ ገና አላገገምኩም ወደማልችል ብሎኛል አካሌ ፍቅር አንቺን ይለኛል እይ ትዝታ እያገነበ ሀሳቤ ወደ አንቺው ይሰደኛል ህመሜ እንቅልፍማ ላይ ባይኔ ሀሳብ ያንገላታኝ ማረፊያው መኝታም አልተመቸኝ ናፍቆትሽ ሌት ይገሰግሰኛል ምክ ይራብተኛው ገላይ አካሌ የጥንቱን ያሰኘኛል ምነው እኔ ምነው አብሮ አደጌ ምነው ምነው አመነው በትዝታ መነጽር አሻግሬ ያየሁሽ መቼ ተለየሁሽ ምነው እኔ ምነው አብሮ አደጌ ምነው ምነው አመነው በትዝታ መነጽር አሻግሬ ያየሁሽ መቼ ተለየሁሽ ላያመጣሽ ከቶ እንዳደይ በአመቱ ዞሮ እንደሚገኝ ደርሶ ላይረዳኝ ትካዜ ወሰን መለስ የሚያደርገኝ ምነው ልጅነት ትስታው ለማይመለስን አልፎ አንዴ ሰመመን ይዞኝ ይነብራል ጭንቅ ይልብኛል ሆዴ ትዝታሽን አልቻልኩም አልቻልኩም ናፍቆትሽን አልቻልኩም ከህመምሽን አልዳንኩም አይ ገና አላገገምኩም አይ ትዝታሽን አልቻልኩም አልቻልኩም ናፍቆትሽን አልቻልኩም ከህመሜ ምን አልዳንኩም አይ ገና አላገገምኩም ሀሳብ አልተው ብሎኛል ደስታ ምርቆኛል ሆድዬ የማይደገም ፍቅር አይረባይ ትስታ ጥሎብኛል የኔ ሰው የራራቁ አቀራራቢ ጊዜ የማይወስነው ቦታ ምነው ልጅነት ትዝታው ለማይመለስን አልፎ አንዴ ሰመመን ይዞኝ ይነብራል ጭንቅ ይልብኛል ሆዴ ምነው ነይ ምነው አብሮ አደጌ ምነው ምነው ምነው በትዝታ መነጽ አሻግሬ ላየሁሽ መቼ ተለየሁሽ ምነው ነይ ምነው አብሮ አደጌ ምነው ምነው ምነው በትዝታ መነጽ አሻግሬ